ሄሎ ሄሎ ወይ ሰላም ጤና ይስጥልኝ።
አለ እግዚአብሔር ይመስገን።
ሶሬሳ አዎ ከዊ ፕላስ ነበር የምደውለው። የእኛን application አውርደህ ነበር?
አዎ አዎ፣ እሺ ለአሽከርካሪነት ነው ወይስ ለተጠቃሚነት?
ለተጠቃሚነት ነበር።
እሺ ግን ያወረድከው አንተ አሽከርካሪዎቻችንም ያው፣ አዎ።
የሚመለከቱበት ላይ ነው እና ዊ ፕላስ ሶሉሽን user የምትል አለች
እሺ እሺ እሷን አውርደህ ብትጠቀም አሸናፊ የምታደርግን referral code እዛ ላይ ታገኛለህ። አንድ እሺ፣ አይነት ነው እሺ።
register የምታደርገው።
እሺ እሺ እሺ አመሰግናለሁ። መልካም እሺ ቀን እሺ፣ መልካም ቀን።
እሺ